ሌላው ተቃራኒ ወርደር ወስዳሉ። ስለዚህ አንደኛው ሶስት ነበር ያልኩት አንዱ ነው አስችል እሺ ሁለቱን ንገረኝ ቢያንስ ሊያ
አሁን ያዝኩት አርባ ሰባት አርባ አራት
እሺ እና የሚወጣልህን ንገረኝ ይሄ ነው የሚወጣው ያው ነው አርባ ሰባት አርባ አራት ያለውን ንገረኝ ሌሎቹን ልንገርሽ
እየሰራ ያለውን አንዱን ንገረኝ
እሺ እየሰራ ያሉት አርባ ሰባት አስራ ሰባት
እሺ ጠብቀኛለሁ ማን ወሰነ እሺ ረመዳን ሄሎ ረመዳን አቤት ሶስተኛው ኬት የት ነበር ያስከው